በቀንም ጎዳና በማታም ጎዳና ብትታይ ጎዳና ብትገኝ ጎዳና እንዲህ ያለው ነገር አይደለም የጤና አሄሄ አሄሄ አይደለም የጤና በቀንም ጎዳና በማታም ጎዳና ብትታይ ጎዳና ብትገኝ ጎዳና እንዲህ ያለው ነገር አይደለም የጤና አሄሄ አሄሄ አይደለም የጤና እህም አጓዳ ሲሏት በረፍ እህም አቤት ሲሏት ደጅ እህም አደብ አልገዛለች እህም እንዲያው ይቺ ልጅ እህም የነገውን ዕዳ እህም ችላላት መልሰው እህም እንዲያው ዘም ብላ እህም ትሄዳለች ከሰው እህም ትሄዳለች ከሰው ወዳጅ የኑሮሽን ካልያሽው በመላ ካልያሽው በመላ
ያስፈራሻል ያሰጋሻል ያስፈራሻል ያሰጋሻል
በቀንም ጎዳና በማታም ጎዳና ብትታይ ጎዳና ብትገኝ ጎዳና እንዲህ ያለው ነገር አይደለም የጤና አሄሄ አሄሄ አይደለም የጤና በቀንም ጎዳና በማታም ጎዳና ብትታይ ጎዳና ብትገኝ ጎዳና እንዲህ ያለው ነገር አይደለም የጤና አሄሄ አሄሄ አይደለም የጤና እህም አንዱን እየሸኘች እህም አንዱን ስታለምደው እህም ጅብ ይገባል በሏት እህም ውሻ በቀደደው እህም የቀዩን ሰው ፍቅር እህም ጠይሚው ሲተካው እህም ውበት ሞገስ ያጣል እህም ሁሉም ሲነካካው እህም ሁሉም ሲነካካው ወዳጅ የኑሮሽን ካልያሽው በመላ ካልያሽው በመላ
ያስፈራሻል ያሰጋሻል ያስፈራሻል ያሰጋሻል